Hello ሰላም ጤና ይስጥልኝ።
አሁን ደውዬ ነበር። ዜሮ ዘጠኝ ስልሳ ዘጠኝ አይደለሽ?
ቁጥር የሰጡት
ትክክል አልሰጠሽኝም እኮ
ኬጎሪስ ያኔ ቅርሳ
እም፣ በእናትሽ አይዱብኝ።
ዜሮ ዘጠኝ ስልሳ ዘጠኝ
እሺ ዜሮ አንድ አዎ ሰባ አራት ስልሳ
እኮ ትክክል አይደለም አለኝ።
ምን አይ- አይሰራም ስልኩ አይደለም አንተ ትክክል አይደለም አለኝ።
ልጁ እኔ አልያዝኩትም ብሎ ነው ወይስ እም፣ አይ ተሳስተሻል ችግ- አለኝና እንትን አለ
Okay አይ ቁጥሩን ትክክል ነው ዜሮ ዘጠኝ ስልሳ ዘጠኝ ዜሮ አንድ ሰባ አራት ስልሳ
እኮ አይደለም አለኝ።
እና በቃ ቅድም የደወሉለት ጋር መልሰው ይደውሉ እሱም እዛ ስለሆነ ሄሎ
ዟል እያለኝ እኮ ነው የተቸገርኩት።
እስካሁን
አዎ ለዛ እኮ ነው ቢዚ ያደርገውብኝ እንዳይሆነ ወይ ሌላ ደውል ቁጥር ነው ያለው በቃ እሱ ደግሞ ቅድም የደወሉ